ጊዜያቸው ጦር ላላት ይህንን መስሎት በትመክረ የትኛው ምግብ በልተው እንደዚህ አቁሚው ምግብ በልተው ኢብር ልከዋል። ምግብ በልተው ኢብር ልከው ደርበው ነበር። ሄሎ ጉልድ፣ አቤት።
ሰላም ነው?
ሰላም ነው።
እንዴት ነህ?
አለኝ። ማን ነው?
ገባልህ?
አማራ ገባ ገባ።
ሁሉም በአንድ ሺህ አንድ ሚሊዮን አንድ ሚሊዮን ገብቷል። አዎ።
አመሰግናለሁ።
እሺ አቡ አይ